እኔ መሰረት ነኝ።
መሰረት ይትባረክ ነኝ።
ይትባረክ እሺ፣ እሺ አርባ ሰባት አርባ ሰባት ስምንት ነጥብ ሁለት ኪሎ ሜትር ነው። እሺ
አርባ ከጥሬ መ- ሰባት እንዴ?
አርባ ሰባት አርባ ሰባት
እሺ ስንት አሰበልህ?
መቶ ሀምሳ ነው።
ስንት ነው አልከኝ? ይቴ አርባ ሰባት አርባ ሰባት ስምንት ነጥብ ሁለት ኪሎ ሜትር ስምንት ነጥብ የሚሄደው ሁለት ሳይ- አዎ አዎ ስንሻይን ነው የሚሄደው።
እሺ አስር ብር ጨምርልሃለሁ።
እንዴት ስምንት ነጥብ ሁለት ማለት ሀያ ብር
ስንት ነው እያሰበልህ ያለው?
መቶ ሀምሳ መቶ ሀምሳ አየዋለሁ። እንደዛ ከሆነ ለካዋለሁ። አይሻልም? ይትባረክ ችግር የለም ለኪ እሺ አራት ነጥብ